Hello እ order ከ pizzeria ከ pizzeria order ይዛሃላ አዎ አዎ አንተ ዝም ነው የሚለኝ እና አሁን መልሶ ደውሎኝ ነበረ። አሁን ካለ ደቂቃው Hello እና እየወሰድክለና
አዎ በቃ cancel ላድርገው ሲለኝ አይ አልቆይብም ይዤ እመጣለሁ ምናምን ተለምጬው ይዤ እየሄድኩለት ነው።
ቦቱ ላይ አሳውጠኝ ይዘለት እየሄድክ እንደሆነ አንድ እኮ ነው ኦልሬዲ ግን ሰዓቱ አልቋል። አሁን ስቆራረጥ ጭርስ ማሳወቅ ተጨራለ እ እሺ እሱ ሄሎ።
እሱ ትጨርስ ቀን
እዛው ላይ ቦቱ ላይ ልጻፍ ስጨርስ አሳውቅ። አዎ ስጨርስ ጠይቅ። እሺ መጠየቅ እሺ።
ትችላለህ፣ እንጠይቅልሃለን እኛም። እሺ እሺ